ጤና ይስጥልኝ አክስቴ የደንኝ መክቱም ነኝ።
ትናንትና ቴሌግራም ላይ ላክልኝ ብለሽ ሁለቱንም ልኬልሽ ነበረ።
እሺ ማን ልበል ስሞትን ደመኛችን?
ደሳለኝ
ስሞትን ማን ልበል ደመኛችን?
ደሳለኝ ደሳለኝ ደሳለኝ። እሺ ደመኛችን የእርሶ ተ- ተላልፎሎታል። በ- በዛኛው screenshot አስተላልፌሎታለሁ። ከቤቱ ሙካይት ሪፖርት ስለተደረገሎት እም፣ እኛ ጋር እየታየሎት ነው። ስለዚህ እናሳውቆታለን። እኛ ሲስተካከል ደውለን።
ጥሩ እሺ።
እሺ ደመኛችን፣ ሌላ ምረዳውስ ነገር አለ?
አይ ችግር የለውም በቃ እሺ።
ስለደወል እናመሰግናለን። አገልግሎት ይላሉ ስለ ሰባሳይ ከሚሰሙት ድምጽ ባላስቀምጥ መልካም ቀን።
እሺ ለሁላችን